ጤና ይስጥልን። ቢጫ ኢትዮጵያ ቤቴሊን የባንክ መረዳዎች።
ይቅርታ የመቤት ጠዋት አሳውቄ ነበረ ማሽን ተበላሽቶብኝ።
እሺ ደንበኛችን አሁን በደወሉበት ነው ያሳወቁት የደወሉት?
አረ ጠዋት ነው የደወልኩት።
እምሎ አሁን በደወሉበት ስልክ ነበር ጠዋት የደወሉት?
አዎ በዚህ ስልክ ነው።
እሺ አዎ ከሶስት ሰዓት በፊት አሳውቀው ነበረ ደንበኛችን።
አዎ ግን በአንድ ውስጥ ይመጣል ብላኝ ነበር፣ እስካሁን አልመጣም።
እሺ ስለተፈጠረው ችግር ይቅርታ እንጠይቃለን። አሁንም እንደገና መዘግብታለሁ ደንበኛችን።
እሺ እሺ እሺ ስለደወሉ እናመሰግናለን።
እሺ